ሄሎ
ሄሎ ጤና ይስጥልኝ ሚኒስትር ቤት ማን ነው?
ሰላም ነው?
አለን አለን እንትን አስገብቼ ብር አጠንቅቄ ነበር ፋይናንስ ላይ ከቦሮና እህ ኬት ከቦሮና ታ- ታደለ ቦሮና ታደለ ቦረና። እሺ ምን ነበር ምን አልከኝ? ይቅርታ ምንድን ነው ያልከኝ? ይቅርታ አስገብቼ ብር ዩዘር ምናምን ክሬት እናደርግላለን ከዛ በኋላ ብለ ነበረ እሺ ለፋይና- ፋይናንስ ጋር ጨርሰሃል?
ከፋይናንስ ጋር ልኬላቸዋለሁ ዝም ብለውኛል ለዛ ነው እሺ ቆይ ጠብቀኛ እንዴ እሺ ታች አድርጌላቸዋለሁ ማለት አሁን እነሱ ለታጥረኝ ወይ ነገር ላሳይሽ አጠጥልኝ ጨርሽና እኔም እዚህ ያሉት ልጅ ጋር ጨርስና ከዛ በኋላ ያው እናወራለን። አይደል? ስዬና እና ለመስራት ዝግጁ ነሽ?
Hello አቤት አለቃ።
አቤት ሰላም ነው አይደል?
እግዚአብሔር ይመስገን።
አ፣ የት ነበረ ቦረና ቦረና
አ፣ ጨርሳችሁ?
ከም- እኔ አስገብቼ አላስገባ አስር ሺህ ምናምን ብለውኝ አሁን እቃ እኮ አዘጋጅተህ እ?
እቃ አዘጋጅተህ ጨረስ?
አዎ ገብቶሻል። አዎ እሺ ቴሌግራም ላይ እስኪ ሀይ በለን።
ኃይል በላችሁ አዎ አዎ።
ፋይናንስን አይ ነው ነው የኛ በዘጠኝ ዜሮ ሶስት ቤት ተልኮ ልክ የለ አ- እሱን በሱ እሺ እሺ እሺ እሺ እሺ